ሄሎ ቃና
አቤት አቤት ተመሸ እግዚአብሔር ይመስገን ደህና ከ Best Bet ነው የምደውልልህ።
እንደ አውቄያለሁ አዎ እሺ፣ እ፣ እንትን ነው ለ cashier code መስጠት ስለማንችል ነው። እሺ so ቃል አቢ ያነጋግረን እና ከዛ ለሱ እንልክለታለን።
okay ቀርቶ ነው አዎ አዎ፣ አይቻልም ለካሸር ኦኬ መላክ።
አሁን በቅርብ ነው የተጀመረው
እ፣ እኔ እስከማውቀው ነበረ። ማን ልኮልህ እንደሚያውቅ አላውቅም።
ኧረ እኔ ላክልኝ ነበር እንደዚህ ኔትወርክ ሲይዝ እና መብራት ይጠፋል አንዳንዴ voucher ሊላክ ሲል ወይ መብራት ሲጠፋ ምናምን እኛም history ላይ ማግኘት ስለማንችል አዎ ቴሌግራም ላይ ልኬ ነበር ያጋጥማል፣ የሚላክልኝ ግን ለ agent ኦቹ ነው የምንልክላቸው። contact ቢያደርጉንም cashier ኦቹ፣ ግን እ፣ ኮዱ የሚላከው በ agent account ነው እንጂ ወደ cashier አይደለም። እያየሁኝ ነበረ እስካሁን ቲኬት ስትልክ ነበረ እንጂ ኮድ እያየሁኝ ም።
አይደለም። ሜሴጆች ላይም ቢሆን ምንም እኮ ችግር የለውም። ቃል አቢ ላክልንና ከዛ ለሱ ልክለታለሁ። ችግር የለውም እኮ እሺ። አይ እኔ ስለሚያስጠይቀን ነው ለእኛ ለመቶ ብር ብዬ አላስቸግረውም ብዬ ነው እሱ ጋር ገባኝ። ግን አሰራር ብዙ ነው።
ብር እኔ ስላሉ ደግሞ ያስጠይቀኛል። ለዛ ነው።
እሺ እሺ እሺ ምስጋና